ቴሌ- ትምህርት ቤት
ቦነስ አልተደቀቀልኝማ።
ቦነስ እም፣ ቁጥሩን ግን እሺ cashier ኮዱን ትነግረኛል?
ዜሮ ሶስት እ እሺ ዜሮ ሶስት
ዜሮ ሶስት አልክ አዎ።
ዜሮ ሶስት ለምን ሄሎ እሺ ዜ- ንገረኝ cashier ኮዱን ሀያ ሶስት ከአዲስ ከአዲስ ሀያ ሶስት ሀያ ሶስት
ሶስት ሶስት B አንድ እ
B B አንድ ከ- cashier ኮዱን ያልኩ ከታች cashier ኮድ የሚላል አይደለ? ከባር ኮዱ ታች
ኦንላይን ነበር ቢና እሺ ንገረኝ። እሺ እሱ
ሶስት B አንድ አልክ ሶስት B አንድ ሀያ ሶስት ብሎ ነው የሚጀምረው።
አዎ
እሺ ሀያ ሶስት ከዛ ሶስት B አዎ B ሶስት B እሺ አንድ አንድ F D F D
ሰላሳ አምስት ሰላሳ አምስት A
ኤ
ዜሮ ዜሮ እሺ ሰባት ሰባት B ሀያ አራት B
B ሀያ አራት
B ነው E B B B ሀያ አራት እሺ
ዜሮ E ዜሮ E
D D
D ያልክ
D ነው ያልከው።
አዎ D F
ED ካልክ በኋላ ምንድን ነው ያልከው?
E D F EDF እሺ። የመች game ነው?
ቆይቷል። በሀያ ስምንት አስራ አንደኛ ወር
እሺ ሶስት ጨዋታ ወጥቶብሃል እኮ አባ lost ነው። እሺ ሶስት ጨዋታ ቀይ በርቶብሃል።
የትኛው
እሺ ትኬቱን እንዳሁን check ማድረግ ትችላለህ። ስቶክፖርት እ፣ ምናምን የሚባል team፣ ኦክስፎርድ ዩናይትድ፣ ካርዲፍ ሲቲ ምናምን
ቆይ እስኪ ቆይ ቆይ።
እሺ ቼክ አድርገው እሺ